እንጂ ሌላው አልፏል።
ምናልከኝ ሄሎ ሄሎ፣ ወደ ይሰማል።
አንድ የካሸር ኮድ ያዝልኝ ሲል ቦነስ ታለሁ።
እሺ መስመር ላይ ጠብቀኝ አንዴ።
ሄሎ ንገር።
አስራ ሁለት ሰማንያ አራት እሺ አርባ አምስት እሺ ዘጠና ሁለት
አራት ጨዋታ ወድቋል።